Hello Hello Best Bet Best Bet
እንትን account ከፍቼ ነበርና እሺ ከ CBE ብር ሁለት መቶ እንትን deposit አረኩና እሺ Keno ነው ለመጫወት ፈልጌ ግን ላገኘው አልቻልኩም። እንትኑ እሺ Best Bet ቁጥርህን ንገረኝ
ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሀያ አርባ ዘጠኝ አርባ ዘጠኝ ሰባ ሰባት ሀያ አርባ ሰባት ሀያ እሺ አሁን ነው ያረከው
ያስገባሁት አሁን ነው የከፈትኩት፣ ግን አንድ ሶስት ቀን ምናምን ያደርጋል። deposit ያደረጉት ግን አሁን ነው መቶ ሰማንያ አምስት አለው ማለት ነው።
እሺ ምኑ ነው እምቢ ያለ Keno ነው Keno ነው እምቢ ያለ Keno አዎ።
update እየተደረገ ነው እሺ
እኮ ይቆያል ነው።
አይሰራም አዎ ለጊዜው እየሰራ አይደለም
Okay፣ እሺ